ጤና ይስጥልኝ ሹፌር አዲስ ነኝ በኩምንርዶ
ከቴሌብር አካውንት ወደ ቫሞት በአሪፍ ፔይ ልኬ ነበር ብር።
አሁን ነው የሞከሩት ደንበኛችን
አዎ አሁን ነው የሞከርኩት።
ሞትን ሙሉ ስሞትን ይንገሩኝ።
አደም ዳውድ ማን አሉኝ?
ከሰ- አደም ዋሲሁን ዳውድ ከሰላሳ ደቂቃ በፊት ይሆን ነው።
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት?
እ?
ቴሌብር አዎ፣ በዚህ ቁጥር እሺ።
እና
የገንዘብ ሰላሳ መጠን ከቴሌብር ቆርጦ ወደ ቫሞት አልገባም።
እሺ፣ መረጃ አለ አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን ከቴሌብር ከቴሌብር የደረሱትን መልእክት screenshot አንስቶ ይልኩልናል።
እ፣ እንትኑን transaction number ኡን ነው
ሙሉ መልእክቱን screenshot አንስቶ ይልኩልናል።
ወደ ቴሌግራም አዎ የቴሌግራም ቁጥራችን እናስይዞት 0992
ዘጠና ሁለት 13 አስራ ሶስት 01 55
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ልክ ነው። ከስር ስልኮትንና ስሞትን ያስቀምጡልን።
እሺ፣ እሺ፣ ስለደውሉ እናመሰግናለን። ሌላ የምረዳዎት ነገር አለ?
የለም እሺ፣ አገልግሎት የላሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን ይሁንልዎት።